ጤና ይስጥልኝ። የድሮ ጋር ሰለሞኒት ነኝ። እባክዎ ምን ልርዳው? ለው
አሎ አሎ፣
ጤና ይስጥልኝ።
በጽሁፍ መ- መላክ እችላለሁ? እና
ምን አሉኝ?
በጽሁፍ መጽሐፍ መላክ አልችልም?
ይቅርታ ደንበኛችን ድምጾት አይሰማም።
በጽሁፍ መላክ እችላለሁ ወይ?
በጽሁፍ እ ጥያቄዎትን ነው?
እ
ምን ላይ ይልኩልናል ታዲያ? ስልክ እንስጦት? በቴሌግራም እንዲልኩ?
በቴሌግራም ቴሌግራም አልጠቀምም፣ ስልኬ ተሰርቋል።
እሺ፣ በምን አይነት መንገድ ይልኩልናል?
ግን በየጠቅጠቅ ስልክ ነው የምጠቀመው። በጠቅጠቅ እንድልክ ስልክ ላኪልኝ።
OK፣ በ SMS እንዲልኩ ነው?
እ በዝም ብዬ እንድልክ ማለት ነው። በ message አለ ይልቀጥታ የሚገባ በጽሁፍ ማለት ነው።
አዎ።
በሱ እንድልክ።
እሺ፣
እሺ አንድ አንድ ደቂቃ አንዴ መስመር ላይ